ዲን ሆቴል እየደወልኩ ነው by the way
Good afternoon thanks for calling Chelsea Hotel Dean speaking።
ሰላም ጤና ይስጥልን ሰላም እንዴት ነው?
አለን ከሁለት መቶ እስከ ሶስት መቶ ሰው የሚይዝ የስብሰባ አዳራሽ ይኖራችሁ ይሆን አለ ነው እ በቂ parking አላችሁ አለ okay እሺ እ marketing ወይም ማናገረው ሰው ካለ ይቻላል። marketing ዋን ስልክ ልስጥሽ።
አዎ እሺ ያጁ ዜሮ ዜሮ ዘጠኝ ዘጠኝ እሺ ዜሮ ሰባት ዜሮ ሰባት ሀምሳ ሰባት ሀምሳ ሰባት ሰባ ሰባት ሰባ ሰባት ሰባ ሰባት ሰባ ሰባት ማን ልበል
ራሄል ራሂል እሺ thank you እሺ